ሄሎ ጤና ስጥልኝ ቤት ቃል ኪዳን የምልርዶ
እስኪ ካሸር ኮድ ልንገርሽ እናይልኝ እሺ እንገሩኝ
አስራ ሶስት
እሺ
ዘጠኝ ሀያ ስምንት
እሺ
ዜሮ አስራ አንድ
እሺ በሶስት ጨዋታ ልውስጥ ነው
እሺ ሌላ ልንገርሽ እሺ
አስራ ሶስት እሺ
ዘጠኝ ሀያ ሁለት እሺ
ስድስት ሰላሳ ስድስት
እሺ ይሄ በአራት ጨዋታ ወጥቷል
እሺ